ያረቢ ቃሌን ሰደድኩት ኢላሂ ይሰማ ክሴ ያሙጂብ ምላሽ ሰጪነ አተወኝ እኔ ለነፍሴ ድካሜን ታውቃለህና የዓዚዝ አንተ አግዘኝ የለኝም ኃይልና ብልሃት ኒዕማህ ነው የሚያቃናኝ